ጤና ይስጥልን ማሪፍ አባት
እንትን ለመጠየቅ ደር ጤና ይስጥልን አብሮ ይስጥልሽ።
ምን መጣሁት?
እ መኪና ለመጠየቅ ነበር። ኤላንትራ ሀይል
እሺ ሌላ ሁለት እሺ።
ሺህ አስራ አምስት ሞዴል ስንት እንደሆነ ለማወቅ ነው።
ምን መኪና
ሃይንዳይ ኤላንትራ ማለት ነው።
ውይ፣ እሱ እሱ መኪና የለንም አባት ገባ ደውልልኝ እሺ በቃ ደውል።
እሺ
አመሰግናለሁ።
ማን ልበል ስም ዳግም